ሊዘጋሽ ወይ ማንን የነበረው ሄሎ፣ አሁን እኮ እያዋራሁሽ ነበር ዘጋሽብኝ።
እ እ አሁን እያዋራሁሽ ነበረ እና ዘጋሽብኝ። ሄላ ሄላ
አንዴ ቆይ።
ሄላ
ሌላ አንዴ ቆይ። እያሳለፍኩልሽ ነው ያወራሁት ልጅ አንዴ አየር ላይ ጠብቂ።
እንዴ እኮ ብር አይደል እንደሚቆጥረው ቶሎ አመቻችልኝ።
ትንሽ ወይ ነው